አይተኛ አልፌ ማለት ነው።
እንትን ቴሌግራም ላይ ፎቶ ይሄ ሳንቲም እንትን አሪፍ ፔይ ብር አስገብቼ እምቢ ብሎኝ እሺ
እንትን ከቴሌ ብር ላይ ማለት ነው ቃና ቤት ላይ ለመጫወት ፈልጌ በአሪፍ ፔይ ነበር እንትን ያደረኩት ማለት ነው እሺ deposit ያስደረኩት እና አልገባልኝም። ታውቂያለሽ
እሺ screenshot ኡን ልከውልናል።
አድርጌው አዎ በዘጠና ሁለት ቤታ ዘጠና ሁለት ነው ልክ ነው። በዘጠና ሁለት ቤት ሆነ አሁን አስገብቼ ዜሮ አንድ አምሳ አዎ።
አምስት እሺ ለባለሙያዎች ተላልፎሎታል። አሁን በነገሩኝ ቁጥር የተደወለው እ ስለዚህ ተስተካክሎ እንዳለቀኝ እናሳውቀውታለን። ወረፋ ስላለ በዛ መሰረት እያስተናገዱ ነው።
እሺ ልጠብቅ።
አዎ ጠብቁ።
እሺ እሺ እሺ፣ መልካም